ምንም አይነት ክፍያ የለውም።
ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም ሰላም።
የ Nex Entertainment አዎ ነው።
ዊንታ እባላለሁ። ከ WePlus Solution ነበር የደወልኩልህ። ስልክን ከኢንተርኔት ላይ ነው ያገኘሁት።
እሺ WePlus Solution ሀምሳ አገልግሎቶችን በአንድ application ይዞ የመጣ solution Okay.
provider ሲሆን register በማድረግ አገልግሎትህን እንድታስተዋውቅ ነበረ።
Okay ይቻላል።
እሺ እ፣ ፈቃደኛ ከሆንክ በዚህ ስልክ link ልላክልህ ወይም ከ App Store እና ከ Play Store ላይ WePlus Solution provider ብለህ በማውረድ መመዝገብ ትችላለህ።
በጣም ጥሩ በጣም ጥሩ።
በጣም አመሰግናለሁ።
አመሰግናለሁ።
እሺ እሺ መልካም ቀን ይሁንልህ።